ሰላም Hello፣ እንዴት ዋልሽ?
እግዚአብሔር ይመስገን ደህና እ ሊቲ ነሽ?
እ?
ሊቲ ነው። እርግጥ- እሺ እ አዎ።
ምደው- እሺ ምደውለው ከ We Plus Solution ድርጅት ነው።
ከምን እ ከ We Plus እሺ We Plus አዎ እ ድርጅቱ አንድ app develop አድርጓል እና እዛ ውስጥ እ።
ከአርባ በላይ የሚሆኑ service የሚይዙ እ እንትኖችን አለው እና ከዛ ውስጥ አንዱ የእናንተ አይነቱ ነው እና እዛ ውስጥ እናንተ ተመዝ- እንድትመዘገቡ ነበር በነፃ ምንም ክፍያ የለውም promote እንድታደርጉና እንደ online shopping እንድትሻሻጡበት ማለት ነው።
እሺ We Plus ነው ስሙ አ We Plus ነው።
እሺ እሺ እ link እ ልላክልሽ
እንትን እ፣ ፕላ- እንትን ላይ የለም እ app ላይ app ላይ፣ Play Store ላይ፣ አዎ፣ አለ እዛ ላይ እሱ ጋር ታወርጂዋለሽ።
አዎ እሺ በቃ We Plus የሚባለው እ በ store ማለት ነው።
አዎ Play Store ላይ እሺ እሺ አመሰግናለሁ።
እሺ